hello
hello፣ ጤና ይስጥልን።
አብሮ ይስጥልን።
ከአውዳ ባይከር manufacturing ነበር የምደውልልክ።
ያው ያ እቃ እኮ ተመችቶኝ ነው text ያደረኩት።
እሺ፣ የት አካባቢ ነክ?
እኛ እኛ ወደዚህ ወደ ሀረር አካባቢ ነን።
ብዙ ነው እንዴ መውሰድ የፈለጋችሁት?
እኛ ወደ አንድ አምስት ስድስት አስር ፍሬ okay።
እና እንዴት ነው ዋ- ዋጋቸው እቃቸው guarantee ምናምን አለው አይደለ?
አዎ አለው። ወደ ድሬዳዋ አለን እንትን agent እ- አሀ agent ኧዋ ለዛ ድ- ድሬዳዋ ድሬዳዋ። አዎ እ- እ-
hello
hello ይሰማል እሰማለሁ።
እና የእነሱን ስልክ ልክልሃለሁ።
እሺ text አድርግልኝ።
እሺ፣ information ደርሷል።
አዎ information ኑ ደርሶኛል ነው ደርሷል።
okay። እና እነሱን ዋጋ ታወራቸዋለክ።
እሺ እሺ እሺ እሺ፣ አመሰግናለሁ። ከነሱ ቴሌግራም ጋር ላይ አለ ሀይ ትለኛለህ።
እሺ እሺ በቃ ቴ- ቴ- በዚሁ ነው ቤትኛ ስልክ እሺ ቴክስት አድርግልኝ አንቺ ስልክ እሺ፣ በቃ ወይም በቀጥታ ልክልሃለሁ። እሺ፣ የእነሱን ስልክ እሺ እሺ አየህ